ጤና ይስጥልኝ የኢቲኤስ የበረራ መረጃ ማዕከል ባንኮ ምን ልርዳው?
ጥ- ጤና ይስጥልኝ።
ጤና ይስጥልን።
እ፣ ዛሬ ወደ ኳታር flight ትኬት መቁረጥ ፈልጌ ነበር።
ቅዳሜ
ዛ- እ፣ ዛሬ ዛሬ ዛሬ ዛሬ ማታ እ፣ እሺ፣ ወዴት ነው መሄድ የፈለጉት?
ወደ ካታር
ካታር ዶሃ።
አዎ ካታር ዶሃ።
Okay፣ እሺ። መመለሻ አለው ወይስ መሄጃ ብቻ ነው?
እ፣ መመለሻም ይኖረዋል።
እሺ፣ መመለሻውን ለመቼ አድርጌ ልይሎት?
እ፣ እንዲቀንስልኝ አድርገህ እስኪ ስራ አለኝ እና ያው በአንድ ዛሬ እንትን ነው ዋጋው ላይ vary የሚያደርገው እሺ የዛሬ ማታ መሆኑ ነው በረራው።
እሺ እንጂ የመመለሻው ማታ ላይ አያደርግም። ሄሎ ሄሎ ሄሎ